ሰላም ነው አለን። ከአዲስ አበባ ወደ አስመራ በዱባይ ፈልገን ነበር ለአርብ ለአሁኑ አርብ ከአዲስ አበባ አስመራ አዎ።
እሺ ያየሁት ነው። ለመሄጃ ብቻ ነው የፈለጉት?
እ መሄጃ ብቻ መሄጃ በሀያ ማለት September ሀያ የሆኑ አርብ።
አዎ እሺ እ- ኢትዮጵያዊ ናቸው ተጓዥ?
አይደለም ኤርትራዊ ነው።
እሺ ያየሁት እያየሁት ነው። እሺ እሺ አለው እሺ የ- የዛን ቀን ላይ ያለው ዝቅተኛው ዋጋ እ፣ በዱባይ ሲሆን በፍላይ ዱባይ ሲሆን አዎ በፍላይ ነው ዱባይ ላይ ዱባይ ላይ አን- አንድ stop አለ። transit time ኡ ስድስት ሰዓት ሲሆን ዋጋው አዎ ስልሳ አምስት ሺህ ሀምሳ አንድ ብር ነው።
ስንት ስልሳ አንድ ሺህ ስልሳ አምስት ሺህ ሀምሳ አንድ ስልሳ አምስት ሺህ አአ በዶላር ስንት ማለት ነው?
ቆይ ቀይሬ ልንገሮት ሀምሳ አምስት መቶ ሀያ ስድስት ዶላር እዛ system ላይ እኮ አራት መቶ ሰላሳ ምናምን ነው ያለው።
እኔ እንጃ እኛ ጋር እያሳየን ያለው ይሄን ነው ያለው አምስት መቶ ሀያ ይሄ ነው።
ስድስት ሌላ ምናምን መቶ ይኖራል?
ስንት ስንት ስንት ሰዓት ነው ያለው በረራ?
እ እ ስንት ሰዓት ነው ያለው በረራው?
በፍላይ ዱባይ ከሆነ ማታ ሶስት ሰዓት ነው እ ማታ ሶስት ሰዓት ሶስት ሶስት ሰዓት ሰዓት።
ከሚነሳ ነው አዎ፣ ሶስት ሰዓት እሱ ብቻ ከምን ነው ያለው ለአርብ
አሉኝ ይቅርታ እሱ ብቻ ነው ያለው ሰዓቱ።
በፍላይ ዱባይ ከሆነ አዎ ግን በኢትዮጵያ ኤርላይንስ አለ
በቃ እሺ፣ እሺ መልሼ ልደውልልሽ።
እሺ ደውል መልስ ነው አይ